ሄሎ ሄሎ ጤና ይስጥልን። ትላንትና ሀምሳ ብር ከዲፖዚት ከሲቢ ብር አድሬ ነበረ። ትላንት ወዲያ ሀምሳ ብር አድርጌ እሺ
እና አልገባም?
በቀመ- በቀመሪ አካባቢ አልገባም። ድጋሚ ደግሞ ትላንትና ሁለት መቶ ብርም አደረኩኝ።
እሺ ከዛን አሁንም ሁለት መቶ ሁለት መቶም አልባልኝም። በዚህ
ስልክ ልውሰድ የቤስት ቤቱ የ Best Bet ነው እኮ ዜሮ ስጠኝ ስልክ እ ዘጠኝ አርባ ስምንት እሺ ሰማንያ አምስት ሰባ ሰማንያ አምስት ሰባ ሰላሳ ሰባት
ከትላንት ወዲያና ትላንትና አ ትላንት ማታና
እሺ አንዴ ጠብቀኝ check ላድርገው እሺ ቆይ
ሁለት መቶ ሀምሳ ብር ነው አ
ከትላንት ወዲያና ትላንትና ሁለት መቶ ሀምሳ ብሩ ግን ገብቶልሃል ነው አይደል? አሁን በትላንት ማታ ሁለት መቶ ብር ነው። ትላንት ወዲያ ማታ ደግሞ ሀምሳ ብር ነበር። ትላንት ወዲያ ማ- ስለ አንድ ነው ሁለት መቶ ሀምሳ ብር ነው ያደረገው ሁለት መቶ ሀምሳ ብሩም ገብቷል ነው እንዴ? ወይ አሁኑ አንድ ላይ ሆኖ ገብቶ ከሆነ ነው። ግን ስገባ ዜሮ ነው amount ኡ ላይ total አዎ amount ከትላንትና ነው የገባልህ ሁለት መቶ ሀምሳ ብሩ
ነው። እሺ አዎ እሺ እሺ፣ በቃ እስቲ ልይ ገብቼ ልይ አዎ ይሻላል እሺ